ጉዞ ብሬ ሄሎ።
ይዋል በኩም ልርዳዎት?
ሄሎ አንድ ጊዜ ብናሽ ይህ አካውንት ቼክ አድርገኝ። አካ- እንትን ገንዘብ ዲፖዚት ለማድረግ ተብሎ ከዛ እዚህ አልገቡም። እኔ የአካውንት ያለ ብር ወጣው። አንድ ጊዜ ቼክ አድርገኝ። ዜሮ ዘጠኝ
ዜሮ ዘጠኝ አስራ ዘጠኝ ስንት አሉኝ?
አስራ ዘጠኝ ዜሮ ስምንት አስራ ዘጠኝ ዜሮ ስምንት ዜሮ ሁለት ሀያ አምስት ዜሮ ሁለት ሀያ አምስት አዎ ሀያ አምስት መቶ ሰማንያ ከኢትዮ- ነበር ከቴሌ ብር ወዴት ነበር ያስተላለፉት?
ወደ ሐሪፍ ወደ ሐሪፍ ቤት ነው። አዎ deposit ለማድረግ ነው የምፈልገው።
ምን አሉ እንደጠኛችን ድምፆት ይቆራረጣል።
እ አልገቡማ አልገቡም። game ውስጥ ነው እና ከዚህ ቴሌ ብር ወጣ። የት ገባው?
እሺ ያስ- እሱ ለማስተላለፍ ያለ- ያሰቡት ወዴት ነበረ?
አዎ ወደ ምን betting ነበረ? betting ነበር ማ- ሊያስተላልፉ የነበረው ጃምቦ ቤት ነበር።
ጃምቦ።
አዎ ስንት ብር ነው?
መቶ ሰማንያ ብር መቶ ሰማንያ መች ነው የሞከሩት? ደንበኛችን ማታ ማታ ሌሊት ላይ ሌሊት ማታ ስድስት ሰዓት አካባቢ ወይ ሰባት ሰዓት
አሁን በዚህ እ, ቁጥር የነገሩኝ አለ አይደለ? እሱ ቴሌ ብር የተመዘገበበትን ስም ይንገሩ።
ቴሌ ብሩ
አዎ
እሱ ነው ዜሮ ዘጠኝ አስራ ዘጠኝ ዜሮ ስምንት ዜሮ ሁለት ሀያ አምስት ነበረ።
እሺ ስሙን ይንገሩኝ የተመዘገበበትን።
ስሙ አስወር ማለት ማን አሉኝ?
ፈቲ ፈቲ ፈቲ
ማን አሉኝ? ደንበኛችን ፈቲ ፈቲ
ፈቲ ፈቲ ኢብራሂም አዎ ፈቲ ኢብራሂም።
አዎ
አሁን ስልክ ቁጥር ንስጦትና screenshot አንስተው ይላኩልን እና ቴሌግራም ላይ እንዲሰራ እናደርጋለን።
እሺ እሺ thank ቁጥር ንስጦት የያዙ
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ቆይ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት
እሺ ዜሮ አንድ
አይ ሀምሳ አምስት አምሳ አምስት ምናምን ነው ቴሌግራም ነው ቴሌግራም ላይ የቴሌ ብሩን መልእክት screenshot አንስተው ይላኩልን።
እሺ ሲልኩ ስምና ስልክ ቁጥር የሚያስቀምጡልን የዚህን ያስመዘገቡበትን።
እሺ እሺ እሺ ሌላ የምረዳዎት ነገር ካለ ይንገሩ።
እሺ ችግር የለም thank እሺ እኛም ስለ